ሄሎ ሄሎ ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
አብራችሁና ጠዋት ላይ ደውዬ ቡክ አድርጌ ነበረ ለነገ ለሞሮኮ ሶስት ሰው እሺ
እንትን መጠየቅ ፈልጌ ነበረ። ማሳጅ አላችሁ እንዴ?
ማሳጅ አለና ወይስ ከሞሮኮ ጋርም የተወሰነ ማሳጅ አለው?
የተወሰነው ያለው አለ። ያው እንደ ምርጫችሁ ነው የሚሆነው። የሌለውም ስላለ እሺ ላይት ማሳጅ ያለው አለ፣ የሌለውም አለ።
ኦኬ ኦኬ እሺ በቃ እሱን ስለዚህ ጠዋት ነገ ስንመጣ ዲሳይድ እናደርጋለን። እዛ ትችላለች።
አይደል? እሺ እሺ